እሺ ኮድ ልንገርሽ።
የምን ኮድ ነው?
ከአሻሪ ኮድ ቆይ ላስተላልፍልህ አንዴ። ሄሎ ሄሎ።
አቤት።
እሺ ከአሻሪ ኮድ ለመንገር ነበር።
እሺ እሺ፣ ንገረኝ።
አስር እሺ ሰባ እህ፣ አርባ አምስት እሺ አርባ አምስት አርባ አምስት አርባ አምስት አ
ሶስት ቀይ ጨዋታ አለበት። እሺ
እሺ እሺ፣ መልካም ቀን።
ግን አይስተካከልም እንዴ? ሁሌ እናንተ ጋር ደውለን ነው የምንጠይቀው።
ይስተካከላል፣ ለጊዜ ነው። እሺ ትንሽ ጊዜ ይስተካከላል ወደፊት።
ይደብራል። እሺ እሺ እሺ፣ መልካም ቀን።